ጤና ይስጥልን በሽት ቤት ቤቲ ነው የምልረዳው።
አላረመውም። ትናንትና ተጫዋች ነበረ።
ስኬት ሳይድ ነገረኝ። ካሸር ስልሳ ስምንት ካሸር ኮዱ ነው ወይስ ካሸር ኮዱንም ትኬት የፈለግ ተመቻል
እሺ፣ ስልሳ ስምንት አይዲው ነው
እሺ ስልሳ ስምንት
ዲ አምስት ስልሳ ስምንት የአምስት
ሰላሳ ሰባት እሺ
ሰባት ዲ
ሰባት ዲ ሲኤ
እሺ
ዘጠና ዘጠኝ እሺ
ሰላሳ አራት ሰላሳ አራት EC እም፣
ዜሮ ሶስት ዜሮ ሶስት ዘጠኝ ኤ ዘጠኝ ኤ እሺ አንድ ፖስት ፖንድ አለው።
አንድ ሶስት ፖንድ አለው እሺ አይ የለውም። አንድ ዜሮ የለውም።
አንድ ለዜሮ አልቋል መሰለኝ አይደል? እሺ እልክ አዎ።
ላታርምልህና ትንሽ ቆይተህ ትሞክረዋለህ። እሺ እሺ እሺ እሺ እሺ። ስለሆነ እናመሰግናለን። መልካም እሺ